ጤና ይስጥልኝ ሁሉ ስፖርት በኩምሎ ድረው
ውጭ ደዋል ብዬ አልመለሰልኝም ነበረ ወደ ባንክ
እሺ ትራንዛክሽን ሂስትሪ ላይ ይግቡና ያስተላለፉት ሰክሰስፉል የሚለውን ስክሪንሻት አድርገው ቴሌግራም ላይ ላኩልን።
እ ምን አልሽኝ?
አይሰማም?
እ
ትራንዛክሽን ሂስትሪ ውስጥ ይግቡና ያስተላለፉበትን ስክሪንሻት አድርገው ይላኩልን።
አዎ፣ ልክ ያለው ቴሌግራም ላይ በቃ እዛው ላይ ጠብቆ ከላኩት
እሺ